hello ጤና ይስጥልኝ Best Bet
አብረ እንትንን ነው ቴሌግራም ላኪልኝ አቸው ነበር እና ቴሌግራም እሺ
የተመለሰልኝ ማለት የሆነ ስልክ ቁጥር ላኩልኝ እና የምን እንዴት ነው አልተረዳኝም።
ቴሌግራም ላይ ምንድን ነው የተላከልህ? hello አይሰማም? እ hello
አይሰማም?
ይሰማል። እሺ አይ ምንድን ነው ያ እንትን ያለብህ
ወደ አምስት ሺህ አምስት ሺህ ማለት ነው።
እሺ
deposit አድርጌ አድርጌ ነበርና እዛ አልገባም። ከቴሌብር ግን ገንዘዋል። ያም message ድማ በቴሌግራም ልካለው። በቴሌግራም የተመለሰው መልስ ግን ምንም እንትን የለም። የሆነ ስልክ ቁጥር ተላከልኝ።
okay እሺ እንትን የ Best Bet ቁጥርህን እስቲ ንገረኝ።
እ የ Best Bet ቁጥር ንገረኝ።
ዜሮ ሁለት ዜሮ ሁለት እሺ
ሰማንያ ዘጠኝ ስልሳ ዘጠኝ
ስንት ብር ነው?
አምስት ሺህ
okay። በ Chapa deposit ነው አይደለ?
አዎ።
እሺ። pending ላይ ነው፣ አየር ላይ ነው ያለው። በ Chapa የሞከሩት Chapa ትንሽ system አስቸግሯቸው ነው። አሳውቀናቸው እያስተካከሉ ነው። ትንሽ ይታገሱን። እሺ፣ ይገባሉት።
ይሄ ምንድን ነው? እንትን Chapa ማለት ነው።
Chapa ማለት የገንዘብ ማስተላለፊያ ድርጅት ነው። አሁን ኢትዮጵያ ላይ ሁሉም betting ኦች ላይ ጃፓና ሳንቲም ናቸው።
እሱ ስልክ ቁጥሩ ተልኮልኝ ልስጥ። ስልክ ቁጥሩ ሰላም ሰላም።
እሺ የጃፓን ስልክ ቁጥር ልንገሮት
አለ ግን አያነሱም።
እሺ በቃ እኛ እናናገራቸዋለን። ትንሽ ታገሱን። እሺ
እሺ